hello ሰላም ጤና ይስጥልን ቤት ቤት
ይቅርታ አሁን ደውዬልሽ ነበር ስልኬ ብር ዘግቶ ነው እንዴ እ አሁን ደውዬልሽ ነበር ስልኬ ብር ዘግቶ ነው ይቅርታ እሺ ምን ነበረ እንትን እንዴት ነው አሁን በፍጥነት deposit ማድረግ የምንችለው ቤት ቤት ወደ account በ SantimPay
በ SantimPay ማድረግ አዎ፣ እ ማድረግ ትችላላችሁ እኮ በምን በ SantimPay በምን በቴሌ ብርም በ CBE ም እ በቴሌ ብር
በቴሌ ብር አዎ okay ግን በሌላ ሰው ስልክ በሌላ ሰው ቴሌ ብር አይቻልም አዎ አይቻልም አዎ አይቻልም እሺ በ voucher ም አይቻልም እ በ voucher በ voucher ነው በ voucher በ voucher ይቻላል ከ voucher ላይ ይቻላል ይፈጥናል አዎ እሺ voucher number አችሁን ትነግሪኛለሽ
በእኛ አይደለም እኮ ሱቅ ላይ ነው ሱቅ ላይ ወይ ደግሞ የሆነ voucher ያለ ሰው አ ነው ለአንተ የሚሰጥህ
ኦኬ እሺ በቃ እሺ መልካም ምሽት